hello ጤና ይስጥልን ደንበኛችን ከ BGI ኢትዮጵያ ነው የምንደውለው።
እሺ አሁን ደውለው ተቋርጦቦት ነበረ።
አዎ
ማሪ ግሮሰሪ ነው የቤቱ ስም።
ማሪ ግሮሰሪ ያው ራስ ደስታ ለት
እሺ ደንበኛችን አዎ።
ሙሉ ስሞትን ይንገሩኝ።
እ?
ሙሉ ስሞትን ይንገሩኝ።
ብርሃኑ ብርሃኑ ሸዋረጋ
ብርሃኑ ሸዋረጋ።
አዎ ወይ ደግሞ የግሮሰሪ ገነት ሸዋረጋ እሺ ስልክ አሁን በደወሉበት ልመዝግበው የጥገና ክፍል በዚህ ያገኙታል።
አዎ አዎ አዎ
እሺ የት አካባቢ ነው ቤቱ?
ራስ ደስታ ራስ ደስታ ሆስፒታል አለ አይደል? ፊት ለፊት ማሪ ግሮሰሪ ደስታ ሆስፒታል ፊት ለፊት አዎ የካርድ ቁጥር ልንገርሽ
አይ አ- ቤቱ ስለወጣልኝ ችግር የለውም። ድራፍት ማሽኑ ምንድን ነው ይሆን?
ሰዓቱ ውስጥ ነው እያስተነፈሰ ኦ፣ ኦክሲጅን ያስተነፍሳል።
ሰዓቱ አካባቢ ነው ኦክሲጅን አዎ የምንተነፍሰው።
አዎ እሺ ደንበኛችን ጥያቄዎትን መዝግቤ ወደ ጥገና ክፍል አስተላልፋለሁ። ሌላ ምረዳውት ነገር አለ?
በቃ ይሄን ነው።
እሺ ቶሎ ስለደወሉ ቢመጣልኝ።
እናመሰግናለን።
እሺ እሺ አስቸኳይ ብዬ አስተላልፌ ይሉታለሁ ደንበኛችን።
እሺ እሺ እሺ ስለደወሉ እናመሰግናለን ስለ አገልግሎት